ጤና ይስጥልኝ አሊባባ።
እሺ ሰላም ነው።
እግዚአብሔር ይመስገን አባት።
መኪና ዋጋ ለማወቅ ፈልጌ ነበረ። ሲኖ ካሶኒ ያላችሁ?
ሲኖ ካሶኒ
አዎ።
አሁን ላይ የለንም። እስኪ ቁጥር ልስጦት አባት እና እዛ ደውሎ ይጠይቁት። ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ዘጠና
ይሻል